ጤና ይስጥልኝ። ቤተሰቤ ስራ እንዴት ነኝ?
ጤና ይስጥልኝ።
ሰላም ነው?
ሰላም ነው። እንትን ነበረ ይሄ ምንድነው withdraw ለማድረግ ብር ከዚህ ከጨዋታው ላይ ማለት ነው ከ account ምንም አልወጣም አለ። በቃ ምንም እ፣ ወደ ቴሌ ብርም አልገባም አለ። እምቢ አለ። በቃ ግምት አለ። ከ- ከትላንት ምንድን ነው ጀምሮ።
የሚለው አንተ ጋር?
እኔ ጋር amount failed the amount failed ምናምን ነገር ይላል። ከታች failed ነው የሚለው።
አዎ failed ካለ ወደ account ተመልሷል። እሺ reverse ሆኗል።
እ ወደ account reverse ሆኗል ማለት ነው።
እኮ እዛ ወደ ጨዋታ ውስጥ እኮ አለ ብሩ።
ገባኝ አዎ እኮ ወደዛ ነው የተመለሰው። check እኮ አድርገው አሁን- account ገብቷል እዛ ላይ። አሁን ታ- እንደገና ለማውጣት አይቻልም እንዴ?
ለማውጣት አዎ withdraw ለማድረግ ትችላለህ። deposit ግን አድርገው ወደ withdraw ማድረግ አይቻልም። እሺ ወንድሜ ትንሽ እና?
ማንቀሳቀስ አለብህ።
እ ትንሽ ማንቀሳቀስ አለብህ።
ምን ስንት ጨዋታ።
ሰዓት አንድ አይ ትንሽ አንቀሳቀስ ተጫውትበትና ከዛ ራሱ withdraw refund ብሎ እንትን ይላል።
እንደ condition እሺ ሞክረውና እምቢ ካለ ደውልልን። አባ እሺ እሺ መልካም